በጌታ በኢየሱስ ስም የጌታ ቃል አድርጎ ምድርን ሲያሸንፍ ነፍሳትን ሲያድን የመንፈሱ እሳት ሲቀጣጠል ቤተ ክርስቲያን ለምልማ ነፍሳት እንደሚጎርፉ ለመዳን መስማትስ በጆሮ ሰምተን ነበር እነሆ አይናችን ዛሬ ወንጌል የእውነት ወንጌል በዓለም ተሰብኳ በጌታ በኢየሱስ ስም የጌታ ቃል አድጎ ምድርን ሲያሸንፍ ነፍሳትን ሲያድን የመንፈሱ እሳት ሲቀጣጠል ቤተ ክርስቲያን ለምልማ ነፍሳት እንደሚጎርፉ ለመዳን መስማቴት በጆሮ ሰምተን ነበር እነሆ አይናችን ዛሬ አየን። እግዚአብሔር በምድር ሁሉ ላይ ይነግሣል፣ ነፍሳትን ያድናል፣ ስሙም አንድ ይሆናል። የአጋንንትን ኃይል በቃሉ ያደቃል፣ የጣዖት አምልኮን ከሕዝቡ ያስቀራል ተብሎ የተነገረውን በፈጸመ ይሰማል። የእውነት ወንጌል በዓለም ተሰብኮ በጌታ በኢየሱስ ስም የጌታ ቃል አድጎ ምድርን ሲያሸንፍ ነፍሳትን ሲያድን የመንፈሱ እሳት ሲቀጣጠል ቤተ ክርስቲያን ደብድማ ነፍሳት እንደሚጎርፉ ለመዳን መስማትስ በጆሮ ሰምተን ነበር እነሆ አይናችን ዛሬ አየን። ዲዳ ይናገራል፣ ደንቆሮ ይሰማል፣ እውሮ ይበራል፣ ለምጣሞ ይነጻል። ጌታ ከፍ ከፍ ይላል፣ ታምራት ይበዛል፣ ውሸት አፉን በዝቶ እውነት ይሰፋል ተብሎ የተነገረውን ተፈጸመ አይተናል። የእውነት ወንጌል በዓለም ተሰብኮ በጌታ በኢየሱስ ስም የጌታ ቃል አድጎ ምድርን ሲያሸንፍ ነፍሳትን ሲያድን የመንፈሱ እሳት ሲቀጣጠል ቤተ ክርስቲያን ለምልማ ነፍሳት እንደሚጎርፉ ለመዳን መስማትስ በጆሮ ሰምተን ነበር እነሆ አዋጅን ዛሬ አየን። የምስጋና መስዋዕት ለጌታ ይቀርባል። አዳዲስ ወቅኔ በቤቱ ይሰማል። መንፈስ ቅዱስ ወርዶ ሕዝቡን ይለውጣል። የድዳው ምላስ ለስሙ ይዘምራል ተብሎ የተነገረውን ሲፈጸም አይተናል። የእውነት ወንጌል በዓለም ተሰብኮ በጌታ በኢየሱስ ስም የጌታ ቃል አድጎ ምድርን ሲያሸንፍ ነፍሳትን ሲያድን የመንፈሱ እሳት ሲቀጣጠል ቤተ ክርስቲያን ለምልማ ነፍሳት እንደሚጎርፉ ለመዳን መስማትስ በጆሮ ሰምተን ነበር እነሆ አይናችን ዛሬ አየን። የሐዋርያ ትምህርት በግልጽ ይሰበካል። የጌታ ኢየሱስ ስሙ ከፍ ከፍ ይላል። የነፍሳት አንድነት በቃሉ እንዲሆን ጌታ የጸለየውን ፍጻሜ ለማየት ሁሉ የጠበቀውን ሲፈጸም አይተናል። የእውነት ወንጌል በዓለም ተሰብኮ በጌታ በኢየሱስ ስም የጌታ ቃል አድጎ ምድርን ሲያሸንፍ ነፍሳትን ሲያድን የመንፈሱ እሳት ሲቀጣጠል ቤተ ክርስቲያን ለምልማ ነፍሳት እንደሚጎርፉ ለመዳን መስማትስ በጆሮ ሰምተን ነበር እነሆ ቀናችን ዛሬ ክርስቲያን ለምልማ ነፍሳት እንደሚጎርፉ ለመዳን